ሄሎ ሄሎ ወይ ሰላም ነው?
ሰላም ነው። መልሼ ደወልኩኝ። ስ- ስልኩ- ስልክህ እምቢ አላት። ስልክ ቁጥር ልስጥህና ትደውልላታለህ?
እ፣ እሺ ይመቸኛል። እ፣ ስልክ ስጠኝ አንዴ። ክፈተዋል። እሺ ንገሪኝ።
ዜሮ ዘጠኝ ስልሳ
እ፣ ዜሮ ዘጠኝ ስልሳ ሀምሳ ሰባት ሀምሳ ሰባት ሰባ ሶስት ሰባ ሶስት አርባ አምስት አርባ አምስት ከእናንተ ጋር ነው የሚሰራው?
አዎ
እሺ በቃ እና ሁሉ ነገር ከእሷ ጋር መጨረስ ትችላለህ ማለት ነው?
አዎ፣ ማን አዎ።
ማን ልበላት?
ተብለህ ትባላለች።
እሺ አመሰግናለሁ። እሺ እሺ፣ መልካም እሺ ቻው።